ጤናችን ልጅ የሸበራ ምርጫ ማዕከል ባኩም ለዳው
ትኬት ፈልጌ ነበር ከደሴ አዲስ አበባ ለእሑድ
ከደሴ
አዲስ አበባ
ለመቼ ነበር የፈለጉት?
ለእሑድ አስራ አንድ ሰዓት ላይ
እሁድ አስራ አንድ ለእሑድ ዘጠኝ ሰዓት ዘጠኝ ሰዓት ካለ ዘጠኝ ሰዓት እሺ፣ ሌሎት አንድ ደቂቃ ይጠብቅ።
እሺ አባቴ እሺ
ዘጠኝ ሰዓት ከሀያ አምስት አለ ለእሁድ ስንት ብር ነው አባቴ ስንት ብር ነው
በአንዴ ሌሎት ነግሮታል። የዘጠኝ ሰዓት ከሀያ አምስቱ ሞልቷል። ይቅርታ የስድስት ሰዓት ከሩብ እና አስራ አንድ እሺ፣ ሰዓት የስድስት አርባ ነው ያለው እሺ የስድስት ሰዓት ተሩቡ ነው
እሱኛው አስራ ሁለት ሺ ዘጠኝ መቶ ሀያ አራት ብር ነው።
ኧረ የፈጣሪ business class ነው።
ሀገር ውጭ አይ- ኧረ አባቴ ብዙ ነው ያንኛው አዎ። ያኛው አራት ሺ ሰማንያ አንድ ብር
ይሁን የአስራ ያንኛው አንድ ሰዓት ከአርባው
እም፣ እሺ እሺ ልደውልህ መልሼ መልሼ ልደውል አዎ።
እሺ አባቴ እሺ እሺ፣ እሺ።